አስተሳሰብ እንጂ። Hello ሰለሞን፣ ወይ እንዴት አደርክ?
እሺ። ሄሎ እ ወይ
ሰለሞን ሰለሞን ነኝ።
እሺ፣ ከቢሮ ነበር የምደውልልህ።
ወይ ጄሞ አካባቢ ጸጋ የምትባል ሴት አለች እና
እሺ። ጸጋ የ driver- ባህር- የ driver ቁጥር ስጪ ምናምን እያለች ነበር። አዎ በሀያ አምስት ጸጋ- የታዘዘ ጸጋ ባሮክ አዎ ጸጋ ባሮክ
ጸጋ ባሮክ እ፣ ዛሬ PDF ላይ የላትም፣ app ላይ ላ- የላትም።
እና ስለዚህ አልወጣላትም